Hello ጤና ይስጥልን።
ሄሎ Hello ጤና ይስጥልን።
እ?
Hello
እ?
ሄሎ
ሄሎ ጤና ይስጥልን። አቤት ነገራችሁ ወይ?
እግዚአብሔር ይመስገን። ወደ 80 ፕሪስቶን ሆምስ እየደወሉ ነበረ።
እ?
81 88 ፕሪስቶን ሆምስ እየደወሉ ነበረ
እ፣ እሺ
እና መረጃ ከፈለጉት ብለን ነው መልሰን የደወሉት።
ወይ
ከ81 88 እርስዎ መጀመሪያ እየደወሉ ነበረ።
ኧረ እኛ አልደወልኩም።
81 88 ላይ ያልደወሉ
እ፣
ምናልባት መረጃ ከፈለጉ ብለው ድርጅታችን ፕሊስቶን ሆምስ ነው የሚባለው። አክሲዮን እየሸጠ ነው። መግዛት ከፈለጉ
መርሃባ እሺ።
እህ
እኔ አልገባኝም። የምትለኝ አልገባኝም።
እ፣